hello ጤና ይስጥልኝ ቤተሰቦች ራሄል ነኝ። ባኮም ልርዳው?
ሰላም ነው። ብር transfer አርግቼ ቀርቶብኝ ነው ትናንትና ገቢ አርግቼ ወጪ።
እሺ በዚህ ነው በደወልክበት ነው?
አ
ስንት ብር ነው?
ቴሌ ብር ላይ አምስት ሺህ ብር
የዛሬ ነው?
የትላንትና
አምስት አምስት ሺህ ስድስት ሺህ አራት ሺህ ነው። ብዙ ነው አ- አ- ድሮ ያረካው።
አዎ አዎ የትናንትና አምስት አምስት ሺ ስድስት ሺ እና አራት ሺ ለምን
አ?
አስራ ዘጠኝ ሺ ብር ነው ወደ አካውንት አስራ ዘጠኝ ሺ ብር ስድስት ሺ አምስት አምስት ሺ እና ደግሞ አራት ሺ ቴሌ ብር ላይ ደግሞ አምስት ሺ
የቴሌ ብሩ ገብቶልሃል? እሺ አሁን ነው አዎ፣ ይገባል አሁን ነው approve አድርጌዋለሁ። አሁን አሁን ነው የገባው።
እሺ የዛ የንግድ ባንኩስ ትናንትና የንግድ እንትን ባንክ ተባለ።
ደግሞ app- እኮ አለ እ፣ እንዴት ነው አ- አስራ ሀያ ሺህ ነው እንጂ አምስት አ።
አምስት ሺህ ስድስት ሺህ እና አራት ሺህ አራት ሺ አይደለ?
አዎ።
approve አደርግልሃለሁ፣ ግን እሱ ትንሽ ደቂቃ ይወስዳል። ወደ እሺ፣ ባንኩ ይገባልሃል። ጥሩ ጠብቀው።
አመሰግናለሁ።
እሺ፣ እሺ፣ እኔም አመሰግናለሁ። መልካም ቀን።